ነው ሰላም ጤና ይስጥልኝ።
ሰላም ጤና ድንች create አድርገን ከዛ በናሽ ሌላ ሰው ገባበት። ራሳቸው አስገብታችሁ ነው? ለራሳችን አምስት ኪሎ ፈልገን ነበረ እና
okay አዎ። እስኪ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ሁለት ስልሳ ስድስት አስራ ሁለት ስልሳ ስድስት ዜሮ ዘጠኝ ሰባ አንድ ስልሳ ስድስት
ዜሮ ዘጠኝ አንድ ሄሎ
ወዬ ሄሎ ሄሎ
ሄሎ
አቤት ይሰማኛል።
ይሰማል። አሁን ስልክ ቁጥር ስልሳ ስድስት ከዛስ
አስራ ሁለት ስልሳ ስድስት ዜሮ ዘጠኝ ሰባ አንድ
ልዕልት በሚለው እሺ ድንች ነበረ።
አዎ እና አንድ ጸጋ የምትባል አሉን እና ሁለቱን ኪሎ እንድንጨምርባት ፈልገን ነው።
የተሳሳተ group ገብተውበት ነው መሰለኝ። አንድ ኪሎ አዎ፣ አንድ ኪሎ መውሰድ የሚችሉት ከሆነ እርሱ ይወስዱታል። ካልሆነ product ኡን ነው የሚመልሱት። ማውጣት አይቻልም። አንዳንዴ ተሳስተው እንደዚህ group ሰው ይገባሉ።
እሺ
አዎ አንድ ኪሎ የሚፈልጉት ከሆነ ይወስዱትና ብሩን እኛ ጋር ይልኩናል። የአንድ ኪሎ
እሺ እሺ። እና አንድ መጫ ማስጨመር አይቻልም።
okay ሶስት ሰው ነው የሚያስፈልገው። አሁን group ሞልቷል። አንዳንዴ እንደዚህ የተሳሳተ ያጋጥማል። ለዛ ነው ይቅርታ በጣም
እሺ። በቃ እሺ።
እሺ መልካም ቀን። እሺ